હા ሄና ጤና ይስጥልኝ።
ለማቋረጥ ፈልጌ ነበር። ይሄን እሺ፣ አንድ የመስመር ላይ ጠብቁኝ።
እሺ
አንድ የመስመር ላይ ጠብቁኝ።
እሺ
አቋርጬሎታል፣ ተቋርጦሎታል።
እሺ እሺ።
እናመሰግናለን።